hello ጤና ይስጥልኝ ChipChip hello ጤና ይስጥልኝ ሄሎ hello
hello አሁን ደውዬልሽ ነበረ ከአስር ደቂቃ በፊት ማለት ነው።
እሺ ምን ነበር እ ሽንኩርት አዝዤ ነበረ ምስራቅ ደውላለሁ ደውዬ አሳውቅሻለሁ ብለሽ
ምን order አድርገው ነው ነጭ ሽንኩርት ነጭ ሽንኩርት አድርጌ ወደ በስተር ሌላ ሰው ጋር ነው የታዘዘኝ። እኔ ሌላን ወሰድኩ፣ እሱን መለስኩ፣ ብሩን እንትን አደረግኩላቸው። አን- አንቺ ሌላ ሰው ነው መሰለኝ ኮንታክት አደረግኩት።
አዎ ይቅርታ እኔ አልነበርኩም ያወራሁት
ኦኬ። እና እዛ በስተት ወይም ደግሞ ብሎ ነው?
ስልክ ሌላ በስተት ሳይሆን ምንድን ነው አዎ በስተት ማለት ነው። ሁለት ምስራቅ ነበሩ እዛ ላይ ማለት ነው።
እም፣ አንድ ምስራቅ የአብዛኛው ምስራቅ ማድረግ ምስራቅ ላይ ጋር ጆይን ማድረግ ፈለግኩና ምስራቅ ሰፈራ የምትባል ጋር ነው ጆይን ያደረኩት። የምስራቅ ነጋሽ የተባለውን ሽንኩርቱን ወሰድኩት እነሱ ጋር ስለሌለው ሽንኩርቱን ብሩን መለስኩላቸው ለእነሱ ማለት ነው። የእኔ ግን የዛችኛው ጋር ነው ያለ።
አዎ አልተመለሰም የሁለት መቶ አየ- ስልሳ ዘጠኝ ብር ነው አዎ የምስራቅ ሰፈራ የአንድ ጋር ኪሎ ያለው።
ማለት ነው አዎ ወደ እናንተ የተመለሰ እንትኑን
ወደኛ እንኳን አልመለሰም check አድርግና ከዛ ስለዚህ refund ምን ላይ- እናደርግልዎታለን እሺ በቃ check አድርግና እሺ፣ እሺ refund እናደርጋለን እሺ እሺ okay፣ እናመሰግናለን thank you።
መልካም ቀን